ብስፖርት ነው እባክህ።
ሰላም ነው።
እግዚአብሔር ይመስገን።
ኧረ አለሁ። ቅድም አመልክቼ ነበር። ትናንት አንድ ሺህ ብር withdraw ብዬ ነበር እና እስካሁን ድረስ አልገባልኝ።
ቴሌግራም ላይ ቴሌግራም ላይም ደውዬ እንትን ብያለሁ።
እሺ፣ ስልክ ቁጥር ጠይቀነው ነበር ቴሌግራም ላይ።
አዎ እሺ፣ መታገኝ ስለምናሳውቀው በዛ ቴሌግራም ላይ በትዕግስት ይጠብቁ።
አሁንም ትዕግስት
አዎ፣ ትላንት ስለሆነ ያመለከቱት ሲደርሶት ወረፋ ደርሶትም ደግሞ እኛም ማስተላልፈን መልስ ስናገኝ ይዛው ላይ ነው የምናሳውቀው። እሺ፣ እሺ።